ሰውየው ሀያ አራት ሰዓት መቀበል አልቻለም። ሳይንስ ስለሚሄዱ ሳይንስ የሚቀበል ሰው በዛ ሁሉ
ሄሎ
ሄሎ፣ ጤና ይስጥልኝ ቅድስት።
አቤት አብሮ ስጥላ መልሼ ደወልኩለት።
እሺ ፋይናንስ ጋር አሁን የፎሶ ላይ የከፈሉበትን እያሳያ ስላልሆነ ደረሰኛውን ይልኩልናል።
ደረሰኙ አዎ፣ በምን የከፈሉበት ልላክላችሁ ስልክ ቁጥር ልስጦትና በዛ በቴሌግራም ይልኩልኛል።
እሺ እሺ እሺ ዜሮ ዘጠኝ
እሺ ቆይ
አርባ አራት
ዜሮ ዘጠኝ
አርባ አራት እ አስራ አንድ እ ዜሮ ስድስት እ ዜሮ አራት እሺ አሁን ይላኩልንና ቼክ እናደርጋለን።
እሺ እሺ እሺ መልካም